ወሬ
ሄሎ
ሄሎ ሄሎ እሺ፣ ምንድን ነበር ያሉኝ? አሁን ፎቶ ነበር order አድርጌ ነበረ። አሁን ላይ ተሟላልኝ ነው። already ግን እኔ ወደ ቢሮ ነበር የሞላሁት። ተንቀሳቅሰናል ስለኝ ነው ወደ ቤት እንዲሆንልኝ ነው።
okay፣ ከተንቀሳቀሱ ቀይረ ነው የምናገባሉ። ለነገ ነው የሚሆነው።
ነገ ቢሮ አይደለም ማታ ይላል። ይደርስልኛል ብዬ ነበር የሞላሁት ቢሮ ስለማልሆን ነገር
ችግር የለውም። ወደ ማታ መልሰው ደውሎ ያሳውቁ። ወደ በኋላ ሄሎ ሄሎ ሄሎ ቆራረጠች
hello አሁን product ኡ ይሰማል። ምን ሳይቀበሉ አልሽ?
አዎ፣ ካ- pro- product ኡ ካልተቀበሉ ወደ ከሰዓት ደውሎ ያሳውቁንና የእርስዎ ም-
ይቆራረጣል ስልክሽ እናት